ትዝ ትዝ ይለኛል የልጅነት የልጅነት አሳዳጊ እሱ ነው አባቴ ተጠነቀቀልኝ አውሬ እንዳይበላኝ አውሬ እንዳይነካኝ እጆቼን ያዘና በለምለሙ መራኝ ለእኔ ጉልበቴ ነው ጌታዬ ለእኔ አቅሜ ነው ወዳጄ ለእኔ ጉልበቴ ነው ጌታዬ ለእኔ አባቴ ነው ኢየሱሴ ኢየሱሴ ኢየሱሴ ኢየሱሴ ኢየሱስዬ አየሁት አየሁት ሲረዳኝ አቅሜ ጉልበቴ ሲሆነኝ አቅሜ ጉልበቴ ሲሆነኝ አየሁት አየሁት ሲረዳኝ አቅሜ ጉልበቴ ሲሆነኝ አቅሜ ጉልበቴ ሲሆነኝ ጀንበር ወጋገነች ለኔም ቀን ወጣለኝ ይኸው ቀን ወጣለኝ ጌታ በምሕረቱ ዳግም ደጋገፈኝ እስኪ ላመስግነው አለብኝ ውለታ አለብኝ ውለታ ልዘማምር እንጂ አልችልም ዝምታ ለእኔ ጉልበቴ ነው ጌታዬ፣ ለእኔ አቅሜ ነው ወዳጄ፣ ለእኔ ጉልበቴ ነው ጌታዬ፣ ለእኔ አባቴ ነው ኢየሱሴ ኢየሱሴ ኢየሱሴ ኢየሱሴ ኢየሱስዬ አየሁት አየሁት ሲረዳኝ አቅሜ ጉልበቴ ሲሆነኝ አቅሜ ጉልበቴ ሲሆነኝ አየሁት አየሁት ሲረዳኝ አቅሜ ጉልበቴ ሲሆነኝ አቅሜ ጉልበቴ ሲሆነኝ ስንቱን ያለፍኩብህ መሸጋገሪያዬ መሸጋገሪያዬ አቅም ጉልበቴ ነህ ኢየሱስ ጌታዬ። እኔን ቀኔን ላምጣ በገናዊ ይደርደር በገናዊ ይደርደር አምልኮ ውዳሴ ለአምላኬ ክብር ለእኔ ጉልበቴ ነው ጌታዬ፣ ለእኔ አቅሜ ነው ወዳጄ፣ ለእኔ ጉልበቴ ነው ጌታዬ፣ ለእኔ አባቴ ነው ኢየሱሴ ኢየሱሴ ኢየሱሴ ኢየሱሴ ኢየሱስዬ አየሁት አየሁት ሲረዳኝ አቅሜ ጉልበቴ ሲሆነኝ አቅሜ ጉልበቴ ሲሆነኝ አየሁት አየሁት ሲረዳኝ አቅሜ ጉልበቴ ሲሆነኝ አቅሜ ጉልበቴ ሲሆነኝ በሄድኩበት መንገድ ሁሉ ከኔ ጋራ ለነበረው ምስጋናዬን አበዛለው ምስጋናዬን አበዛለው ምስጋናዬን አበዛለው አምልኮዬን አበዛለው ምስጋናዬን አበዛለው አምልኮዬን አበዛለው ምስጋናዬን አበዛለው አምልኮዬን